ሄሎ
ሄሎ ጤና ይስጥልን Best Bet
አሁን እንትን ብዬ ነበረ withdraw ለማድረግ ፈልጌ እሺ ተሳሳትኩና በ voucher እንትን አድርጌ እህም፣ ግን እናንተ ጋር ደወልኩና መለስኩት በኮዱ ማለት ነው።
እሺ
አሁን ደግሞ withdraw ው ላረገው ስል non insufficient ይላል። balance ኡ ደግሞ አለ
non withdraw ላይ ነው ያለው balance ክ እ? እ?
withdraw እና non withdraw የሚል አለው።
አዎ non non sufficient fund አዎ።
for withdraw አዎ ገብቶኛል። ይኸው ስልክ ላይ ማለት ነው deposit withdraw እና withdraw non withdraw የሚል አለ እና okay።
non withdraw ላይ ሲሆን ነው non insufficient የሚልክ። ስለዚህ አካውንትን ትንሽ ማንቀሳቀስ አለብሽ ለማውጣት ብዙ
okay።
እሺ።
ስለዚህ አይወጣም ነው ትንሽ game ምናምን ተጫወትበትና ራሱ ወደ withdraw party ያደርግልሃል። እሺ
okay። ስለዚህ አሁን ባለው መውጣት አይችልም።
አዎ አዎ እም፣ እሺ እንትን አሁን በሁለት account ነው እንትን የምለውና እም።
ለምሳሌ two two X Sport እና Best Bet አንድ ነው አይደል?
አይ አንድ ወደዛኛው አይደለም። አንድ አይደለም። Best Bet ይህ ብቻውን ነው።
አሁን የተጫወትኩበት እንትን እም።
ነው two X
two X Sport ነው።
እም።
አዎ two X እስቲ ጉግል ላይ ምናምን search አድርገህ contact ኣቸውን ማግኘት ትችላለህ።
okay እነሱን አዎ እንጂ አንድ አይደላችሁም አይ ማለት ነው።
አንድ አይደለም። ይሄ Best Bet ነው። እሺ እሺ እሺ እሺ፣ መልካም ምሽት። እሺ፣ እናመሰግናለን።